ጣራው ይናዳል በኢየሱስ መሽጎ ይፈርሳል በኢየሱስ አንካሳዊ ይዝላል በኢየሱስ የሞተው ይነሳል በኢየሱስ ድንቅ ነው ይሄ ስም ኧረ ድንቅ ድንቅ ነው ይሄ ስም ኧረ ድንቅ ግሩም ነው ይሄ ስም ኧረ ግሩም ግሩም ነው ይሄ ስም ኧረ ግሩም
አቤት በዚህ ስም ስንቶች አረፉ
አቤት በዚህ ስም ከዚያ ከክፉ
አቤት ይሄ ስም በእምነት ሲጠራ
አቤት ይሄ ስም ታምር አሰራ ከስሞች በላይ ጉልበታም ስነ
ከስሞች በላይ ባለስልጣን
ከስሞች በላይ ብዙዎች ተመኙት ከስሞች በላይ ማልደው ሊጠሩት ተራራው ይናዳል በኢየሱስ መሽጎ ይፈርሳል በኢየሱስ አንካሳው ይዝላል በኢየሱስ የሞተው ይነሳል በኢየሱስ ድንቅ ነው ይሄ ስም ኧረ ድንቅ ድንቅ ነው ይሄ ስም ኧረ ድንቅ ግሩም ነው ይሄ ስም ኧረ ግሩም ግሩም ነው ይሄ ስም ኧረ ግሩም
ኢየሱስ ሲጠራ በመምደዌ ላይ ኢየሱስ ሲጠራ
በምድር በሰማይ ኢየሱስ ሲጠራ
ሰላም ይመጣል ኢየሱስ ሲጠራ
ልብም ይጽናናል